ይስጥልኝ። ሁሉ ስፖርት በኮም ምን ልርዳዎት
በሰላም ነው። deposit ማድረጊያ withdraw ማድረጊያ እንዳለ እንትን ብለዋል።
አዎ system እያስተካከልን ስለሆነ ነው። ዲፖዚት ነው የፈለጉት ዊዝድሮ?
ዊዝድሮ
እሺ። branch payment ስትል አለች አይደል?
አዎ አዎ።
እዛ ላይ የሚፈልጉትን የብር መጠን እስከ አምስት ሺህ መሆን አለበት።
እሺ እሱን withdraw ካደረጉ በኋላ coupon code ይሰጡታል። እሱን code branch paym- branch payment ላይ አዎ
እሺ እሱን ኮዱን የቴሌብር account ቁጥሩን ስልክ ቁጥሩን አ- አ- እና ሙሉ ስምዎትን የቴሌብር ላይ ያለው ሙሉ ስምዎትን አድርገው ቴሌግራም ላይ ይላኩልን፣ እኛ እናስገባሉታለን።
እሺ እሺ።
ቴሌግራም account ኣችን ያውቁታል።
አዎ አለኝ። አዎ እሺ እዛ ላይ ላኩ።
እሺ